ከብቻ ኢትዮጵያ ነበር የምደውለው። አሁን መስመር ተቋርጦ ነው።
አዎ አልሰማም እኮ
አሁን ይሰማል።
አሁን ይሰማል። ምን ተን ጊዮርጊስ ድረስ አረፋ የሆነብኝ ነበር።
እሺ ይህን ነበሩት ይንገሩት።
ምን ነበር ልንገርሽ?
አዎ ይንገሩት። ስንታለ ሁለት ዜሮ እሺ ስንታሉኝ ይቅርታ ድምጾ ስለሚቆራረጥ ነው። አርባ ስድስት ዜሮ ሰባት መስመር ላይ ያሉ ደንበኛችን ሰማንያ መስመር ላይ ያሉ ይሰማዎታል? ይቅርታ ድምጾት በጣም የራቀ ነው ደንበኛችን። ድምጾት በጣም ርቋል። ትንሽ ጮክ ብለው ይነግሩኛል። ሰማንያ ስድስት ሰማንያ ሁለት ሰማንያ መጨረሻው። እሺ ካላስቸገርኩት ይዘሙብኝ። ሁለት ዜሮ